Hello hello ሄሎ ወይ እንትን ቴሌብር ስሞላ ብር ቆርጦብኝ እና በምንድን ነበር ምልክላችሁ? ስልካችሁን አጥቼው።
driver support ስልኩ አለ ሀ
ይሄ ዜሮ አንድ አንድ አይ ዜሮ ዘጠኝ ዜሮ አራት አስራ አምስት ሰማንያ ሰባት አርባ አንዴ ልያዘው ያዘው ያዘው ዜሮ ዘጠኝ ዜሮ አራት አስራ አምስት
እሺ ያዘው ያዘው ዜሮ ዘጠኝ ዜሮ አራት አምሳ አምስት አስራ አስራ አምስት አምስት አስራ አምስት ሰማንያ ሰባት አርባ አምስት
ሰማንያ ሰባት አርባ አምስት እዛ እሺ, ላይ አመሰግናለሁ።
screenshot ኡንና ስምህን ላከው።
እሺ እሺ እሺ